એકદમ ખરાબ હા તેને ስለሚያደርግ እባክዎትን መግለጽ ነው።
ሰላም ናችሁ?
እግዚአብሔር ይመስገን በርቱ መግለጽ ነው።
ያ በጃምቦ ቤት እያወጣን ብር አልገባም እስካሁን ቴሌ ብር ላይ
ከዚህ በፊት አስመዝግቦ ነበር እኛ ጋር እ?
ከዚህ በፊት እኛ ጋር አስመዝግቦ ነበር
ምን አልክ? አልገባኝም።
አስመዝግቦ ነበረ ከዚህ በፊት ወይስ አሁን ነው?
አይ አስመስግበው ነበረ ከአሁን በፊት
እሺ በዚህ ቁጥር ነው ያስመዘገቡት?
አዎ በዚህ ቁጥር ነው።
እሺ መቼ ነበረ ቀኑ?
ትላንት ማታ ማቀነሰ ትላንት ማታ ሁለት ሰዓት አካባቢ